ሄሎ ሰላም ጤና ይስጥልን ነብዩ።
አዎ ከዊፕላስ Solution ነበር የምደውለው። የእኛን መተግበሪያ ውርደው ነበር።
አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት አዎ ለተጠቃሚነት። እሺ እ እርስዎ ግን የተመዘገቡት አሽከርካሪዎቻችን የሚመዘገቡበት ዊፕላስ Solution Provider የሚለው ላይ ነው።
አስተካክሏለሁ።
አዎ ዊፕላስ solution user የሚል አለ። App Store ም Play Store ላይም ዊፕላስ solution user ሲሉት ይመጣል። እዛ ላይ register በማድረግ አሸናፊ የሚያደርጉትን referral code እዛው ላይ ማግኘት ይችላሉ።
እሺ እሺ አመሰግናለሁ። መልካም ቀን።
አሜን ለሁላችሁ።
አሜን። እሺ